ወይም ሊደውልልን ያስፈልጋል። እሺ
ሰላም ሂላ
እ?
የሂላ ስልክ ነው።
አዎ አዎ።
ከችፕን የደወሉት እሺ እሺ እስኪ ሰርቪሳችን ላይ የወደዱትን ነገር እንዲነግሩንና እ፣ አስተያየትም ካለዎት በዛው እንዲነግሩን ነበረ። ማስተካከል የሚሉት ነገር ካለ አይ አሪፍ ነው ግን እ፣ በባለፈው አቮካዶ ሶስት ግን እ፣ ደስ የማይል እንትን አለ እንጂ ከዛ ውጭ ግን አሪፍ ነው ያላችሁ ለአጠቃላይ ማለት ነው። እውነት ለመናገር አቮካዶ የተበላሽን የምጣሉት እ፣ የተበላሸ ሳይሆን የሆነ በቃ ታውቂያለሽ ደቃቅ በጣም ደቃቅ ነው የመጣው እና እኔ ደግሞ እንደዚህ expect አላረኩም እ፣ ከዚህ በፊት እ፣ ከለመድኩት አይደል። ከዛ ውጭ ግን አሪፍ ነው።
እንግዲህ ደቃቅ መሆኑ ነው እንጂ ውስጡ የበሰበሰ በጣም ደቃቅ ነው። አይ እንኳን የለውም እና ያው የአበሻ ስላልጠበቅኩም ነው እንደዛ ስላለመድኩት አዎ።
እንጂ ቆንጆ ነው በአጠቃላይ።
እሺ እሺ እሱን እናስተካክላለን። እናመሰግናለን። እሺ እሺ፣ እሺ።
እሺ።